hello ይቅርታ driver ኡን check አድርጌዋለሁ እየመጣሎት ነው እንድደውልም አሳውቀዋለሁ ሌላ ቁጥር ነው ያለው በእርግጥ ግን ቁጥሩ ልስጦት እሺ እሺ ዜሮ ዘጠኝ ሰላሳ ዘጠኝ
ሰላሳ ዘጠኝ ሀምሳ ስምንት ነው ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ ስምንት ሀያ አራት አሁን እየገባ ነው ዊክ በቃ እየገባ ነው እሺ እሺ ያንሱለት እሺ